Hello hello hello ጤና ይስጥልኝ። እባክዎትን ምን ልርዳ?
ሳር እየቆረጠ ነበር።
ምን አሉኝ?
በቀን ሁለት ብር እያወረደ
ምን አሉኝ?
እየቆረጠ
እሺ ስንት ብር ነው የሚቆርጡት?
ሁለት ሁለት ብር በቀን
እሷ እንደ መስመር ላይ ጠብቁኝ የለሁት መስመር ላይ ጠብቁኝ የለሁት Hello hello አቤት የቴሌቪዥን ደንበኛ አይደሉም። ምናልባት ሌላ ቦታ እየቆረጠውበት ይሆናል እንጂ ከዚህ በፊት የቴሌቪዥን ደንበኛ ነበሩ። ተቆርጦ አቋርጦልዎታል። ከሁለት ቀን